Menselijk.
አካባቢና አፉ አካባቢ የትኛው የጣፉ
ሄሎ ጤና ይስጥልኝ።
አሁን ለምሳሌ ሰማንያ አንድ ሰማንያ ስምንት ፖሊስ ሆነስ ላይ እየደወሉ ነበር።
ጀምሮ አለ አቤት እየሰማ ነው። ሰማንያ አንድ ሰማንያ ስምንት ላይ ደውሎ ነበረ።